ቤዛ ግሩፕ።
hello hello፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ከቺፕሺፕ ነበር የምደውለው። ቤዛ ኖት?
አዎ ይቅርታ፣ ዛሬ ያልተቀበሉ product አለ?
አዎ፣ ሽንኩርት
ሽንኩርት አዎ።
ሽ- ስንት ኪሎ ሽንኩርት ነው ያልተቀበሉት?
ስንት ነው አበጋ? ኪ- ስንት ኪሎ ነው ሽንኩርት? ሰባት ኪሎ እ ስድስት ስድስት ወይ ስድስት ወይ ሰባት ሰው ቤዛ፣ አቤቻ እና ማጆ መሀል ሰው ምን አሉት?
እ ማጆ አዎ አጠቃላይ ስድስት ኪሎ አዎ፣ ነገ መቀበል ይችላሉ እንችላለን።
እ አዎ እንችላለን፣ እንችላለን።
የት አካባቢ ይምጣሉት?
አርባ ስልሳ ብርጭቆ
ብርጭቆ አርባ ስልሳ አዎ ይመጣሉታል። እሺ መልካም ምሽት።
እሺ፣
driver ስልክ ቅድም ሰጥተናቸው ነበር፣ አልደወሉም።
እሺ።